ሄሎ ሄሎ ወይ ወይ ጤና ይስጥልኝ። ሀሚድ ነኝ ከ BestBet ጉድራ ነህ?
አዎ ጉድራ ነኝ።
እሺ check አድርጓላ የጻፍኩልህን?
እኮ check አድርጌ ምን ምንም አልገባም። ትናንት ነበር እኮ withdraw ያደረኩት።
አዎ አዎ የሳንቲም ፔ withdraw የተደረጉ transaction ኦች ላይ pending ወይም delay አለ። ለዛ አዎ
እና ምን ይሻለኛል?
ቴክኒኩ የቻፓ system እየሰራ አልነበረም። ስላልሰራ ሙሉ transaction የነበረው በሳንቲም ፔ ነበር።
እሺ ስለዚህ በ- like በ- ብዙ transaction አለ። ለዛ ነው የቆየው እና maximum maximum አሃ።
እስከ ሶስት ቀን ነው የሚቆየው maximum።
ወይ ኧረ በስመ አብ
ስለዚህ እስከዛ ድረስ ቢታገሱ እላለሁ።
እኔ ያስገባሁት ራሴ የራሴ ብር እኮ ነው። በዚ ሄደክ አስገብቼ እኮ- አዎ።
መደብኩና ከዛ ቀሪ ብር ነው።
አዎ አዎ፣ ተረድቻለሁ። እሱ ከእሱ ጋር የሚያገናኘው ነገር አይደለም። አሁን እንደነገርኩ የቴክኒክ እንትን ነው። የሳንቲም ፔ ብዙ አ።
transaction ሲኖር ሁሌ እንደዚህ ነው የሚያደርገው።
እኮ ወደ ወደ account ኤ መመለስ አይቻልም? እሺ ወደ ሎሬስት ቤት እኛ እንደዛ ማድረግ አንችልም። ሪፖርት አደርግልሃለሁ፣ ግን እ፣ እነሱ የሚያደርጉትን እስኪ check እናደርጋለን።
ኧረ በስመ አብ እሺ እሺ እሺ እሺ